ታሪኩ ለውጦ ከፍከፍ ሲያደርገው የሆነለት ሰው እንዴት ዝም ይላል? ይልቅ ሊያመልከው በገና ያነሳል። ያም ሰው እኔ ነኝ ያረገልኝ ክብሬን ትላለው ያየኝ አገኝ የሆነለት ሰው እንዴት ዝም ይላል? ይልቅ ሊያመልከው በገና ያነሳል። ያም ሰው እኔ ነኝ ያረገልኝ ክብሬን ትላለው ያየኝ አገኝ ይናቀኝ ያየኝ ሁሉ ይናቀኝ እኔ አውቃለሁ ማን እንዳዳነኝ ይናቀኝ ያየኝ ሁሉ ይናቀኝ እኔ አውቃለሁ ማን እንዳዳነኝ በምድረ በዳ ላይ ሳለ ለብቻውን ወደ ልቡ ቀርቦ በቃሉ ያጽናናውን አሳልፎ ሐዘንን ጭንቅና መከራ ባርኮ ያወጣውን ወደ ሰፊ ስፍራ የሆነለት ሰው እንዴት ዝም ይላል? ይልቅ ሊያመልከው በገና ያነሳል። ያም ሰው እኔ ነኝ ያረገልኝ ክብሬን ትላለው ያየና ቀኝ የሆነለት ሰው እንዴት ዝም ይላል? ይልቅ ሊያመልከው በገና ያነሳል። ያም ሰው እኔ ነኝ ያረገልኝ ክብሬን ትላለው ያየና ቀኝ ይናቀኝ ያየኝ ሁሉ ይናቀኝ እኔ አውቃለሁ ማን እንዳዳነኝ ይናቀኝ ያየኝ ሁሉ ይናቀኝ እኔ አውቃለሁ ማን እንዳዳነኝ ኢየሱስን ሳመልክ ስዘምርለት ስዘል በፊቱ ሚንቀኝ ቢኖር ስቀኝለት ስለ ምሕረቱ ኢየሱስን ሳመልክ ስዘምርለት ስዘል በፊቱ ሚንቀኝ ቢኖር ስቀኝለት ስለ ምሕረቱ